ሄሎ ጤና ይስጥልኝ የኔ እመቤት ለ አቤት አቤት በ wedding እንትን ላይ ተመዝገቡ ብላችሁ ነበር ሄሎ የሰርግ
እሺ የሰርጉ event ላይ ለመሳተፍ ፈልገው ነው?
አዎ event ላይ ለመሳተፍ ፈልጌ ነበር። የአበሻ ቀሚሶችና የሙሽራ የ bridal የቀለበት ምናምን ልብስ እንሰራለን እኛ።
ስለዚህ ስምና ስልክ ቁጥርዎን ልያዝና አዘጋጆቹ ይደውላሉ።
እሺ እናቴ።
ማን ልበል? ስም ብሩክታዊት ቢረሳው ስም ማን ልበል?
ብሩክታዊት ቢረሳው ዶክተራዊት ቢረሳው ቢረሳ። እሺ ስልክ ቁጥር ይንገሩ።
ዜሮ ዘጠኝ አስራ አንድ
እሺ
ዘጠና ሰባት
ዘጠና ሰባት ዘጠና
ዘጠና ዘጠና
እሺ የልብስ ነው አይደለ ያሉኝ?
አዎ የልብስ አልባሳት ነው የሙሽራ አልባሳቶችን እንሰራለን።
እሺ ምን ይባላል? የቢዝነስ ሜሞ ፋሽን ሜሞ ዲዛይን ME MO ዲዛይን
እሺ። የት አካባቢ ነው አድራሻዎት?
አድራሻዬ እንትን አዲሱ ስቴዲየም አዲስ አበባ ስቴዲየም ከኤድና ሞል ወደ ሀያ ሁለት ስቴጅ ስቴዲየም አለ አይደል? እ?
እሺ ሀያ ሁለት ብቻ ያሉ ሀያ- ከሀያ ሁለት ቦሌ ነው የሚባለው። ከሀያ ሁለት ቦሌ ሌለው እንትን ቦሌ ጤና ጣቢያ አስራ ሰባት አስራ ሰባት አጠገብ የድሮ አስራ ሰባት አስራ ሰባት ጤና ጣቢያ አይደል? ከሱ አለፍ ብለሽ ነው ወደ ቦሌ ቦሌ የሚለውን ነሽ። እሺ እናመሰግናለን የኔ እናት።